ሄሎ
ሰላም አቶ አብዲ አሎ፣ ደህና
አለን። ከአልፌ ነው መልሼ የደወልኩት። ቢዝነሱ ሙሉ ለሙሉ ተቀይሮ ነው ማለት እንደ አዲስ ነው እናንተ መመዝገብ የፈለጋችሁት?
ውክልና አለው። አሁን ምልሽ ሰው
okay የዳሽን የለውም፣ ግን ከዳሽን ጋር ሞዴ ነው አይደል እናንተ?
እ፣ ቆይ አንዴ መስመር ላይ ጠብቆኝ። ይቅርታ መስመር ላይ ስላስጠበቅኩት።
እሺ፣ ሰማሽ? እ፣ ይሰማል።
የበፊት- የበፊቱ merchant በአሞሌ ውክልና የለውም። ለዛ ነው ማስቀየር የፈለጉት።
እ፣ አይደለም እም፣ አሁን ይሄኛው system ኡን እኛ መጠቀም አልቻልንም።
በአዲስ ንግድ ፍቃድ ነው እንደ አዲስ ነው መመዝገብ የፈለጉት አዎ ወይስ በበፊቱ ነው?
እን- እንደ አዲስ ይሄኛው በቃ ሙሉ ለሙሉ totally ቀርቶ okay፣ እንደ እንደ አዲስ አዲስ ነው።
አ- በራሳችሁ በአዲስ በሌላ አዎ።
ንግድ ፍቃድ ማለት ነው።
አዎ
እሺ ቲሞቻችን መጥተው እንደ አዲስ እ፣ ያነጋግሮታል።
እሺ እሺ